በላይ hello ወይ በላይ እንዴት ነህ?
ሰላም ነው?
አለው። እሺ እ አልሰጡም?
አዎ ብዙ ስለሆነ ምግቡ አልደረሰም እያሉኝ ነው።
እስቲ አቅርብልኝ ላናግራቸው።
እሺ እሺ አናግሪያት ከቢሮ ደውላለች።
hello hello Mister Coffee ነው?
አዎ አዎ እማ እሺ ከቢው ነበር በ order ነበር መቶ አምስት አርባ አራት አርባ ዘጠኝ ሀያ አራት የተቀበላችሁት order ምን ያህል ይቆያል?
እ አንድ ሀያ ደቂቃ ከዚህ በኋላ ይቆያል።
እሺ ማ እንዴ መስመር ላይ ትጠብቅኛለሽ? መስመር ላይ ትጠብቅኛለሽ?
እሺ እሺ እማ ቁልፉን ይኸው ውሰድ።
ሄሎ ወይ ካንስል ይሁን እሺ?
ካንስል ይሁን? እሺ አዎ